መሰለኝ ብዙ ስፖርት ነው ባኮ የምንወደው።
ሁሉ ስፖርት ዝሮ አድርጌ ወደ ቴሌብር
እሺ
ብሩ አልገባልኝም። እንዴት ነው?
በቴሌግራም ልከውልናል።
እ?
ቴሌግራም ላይ ልከውልናል።
አዎ በቴሌግራም ሳይሆን ከራሱ ወደ ቴሌብር ነው በፌስቡክ ማለት ነው።
ከዝውውር ታሪክ ላይ ያልገባሉትን ፎቶ ያንሱና በቴሌግራም ይላኩልን።
ያልገባህ ምን?
ከዝውውር ታሪክ ላይ ያልገባሉትን transaction screenshot ያርጉና በቴሌግራም ይላኩልን፣ ወይም ደግሞ በ- ከ transaction history ማለት ነው።
አ እንትኑ እኮ send transaction ኡ ራሱ አይከፍትልኝም። ለምንድን ነው?
logout login ያደርጉና ሲመጣሎት screenshot አድርገው ይላኩልን።